በስተርለን ዋሽንግተን ዲሲ መማከር ሄሎ ሄሎ
ሄሎ አቤት
ይኸውልሽ እናት ሄሎ አቤት አይሰማ
ይሰማል ሜዲካል የእንትን ኦንላይን የሚደረግ የአሻራ ወረቀትና እሺ
እሱን አምጥቼ አስንትን አስመዘገብኩኝ እና ኦንላይን አሁን የሁሉም ጓደኞች እየተላከ የኔ አልተላከም ነው መጥቼ ላስተካክል ነው ታይልኛለች በአካል ነው በአካል መታችሁ ተስተካክሉ
እኮ የእንትን ወረቀቱ ከሱ ነው ያለው የኦንላይኑ የአሻራው ወረቀት እሱ ነው ሰብስበው ያስቀመጡት እኮ ነው እዚህ ሌላ- መታችሁ አስተካክሉ አናግሯቸውና
ዛሬ ልምጣ አሁን ይችላሉ
ከአስራ አንድ ሰዓት ነው የምቆዩት
አዎ አዎ አለን እሺ